ዛም በመስቀል ዛም ባረፋ እልማት ቢኮር ክንወረፋ ቁጥባሬ ወርዶ ደና ሰፋ ባንቀፎ ይብሄ ወስድ ባካፋ ሳሙና ሸኖ ኤኖ አረፋ አትለሽ ዲያሶ ኤነ ነጥፋ ነገር ነገር ባይልሽ ነገር ተሸክሜ አኖርሽ ነበር ውጥር ውጥር ንጥር ንጥር ምን አመጣው ባልኩኝ ፍቅር ብጥር ብጥር ይዤው በሚስጥር በሩ ርቆሽ ልውጣልሽ ባጥር ስሜ